ሌሎች አይነት ተለምቶች ወይ አባ አሁን ደውዬ ነበርና ተቋርጦ ነው።
እሺ ምን ነበር?
ላይቭ ግን ነው የምጫወተው ኳስ
እሺ እና እንግሊዝ ሻምፒዮንሺፕ አለ እና አንዳንዴ ሲሰማችሁ እንትን ያደርጋል። ጨዋታው እያለ ከእኛ እንሄዳለን መጀመሪያ እሺ ከረፍት በኋላ ትኬቱን እንትን ህል ሲቲና ሰንደርላንድን አወጣው።
የሁል ሲቲና ሰንደርላንድን አዎ እንግሊዝ championship ያ እንደዛ ከሆነ ደግሞ ካሸወት ማለት አንደኛ ደግሞ ካሸወት ማለት
አሁን ጨዋታው የለም ነው።
አዎ የለም ካሸወትም አለ
okay እስቲ ሌላ ካሸወትን ትነግረኛለህ የትኬቱን?
እሺ እነግርሃለሁ ሁሉም ላይ አ- አ- እያወራሁህ ልንገርህ ንገረኝ ችግር ካ- ማየት ከቻልክ
ወደ game ኡ እየገባሁ ነው ቆይ አንዴ እያስገባኝ ነው አባ እሺ ችግር የለውም ኧረ ቀስ ብለህ
ስልክ እያወራሁ ስለሆነ ነው መሰለኝ ኧረ ወይ መልሼ ልደውል አንተን እሺ አገኘሃለሁ አ ዳንኤል ብለህ ደውል
እ እሺ ዳንኤል እናገናኝ በላቸው ደውለህ እሺ